pesa.
አቤት ፎርሟን እንዳትረሳት እሺ። ንግድ ፍቃድና እሺ።
ፎርምና መታወቂያ ይ- እንዳይመልሱ።
ኮፒ ኮፒ ነው አይደለ? ኮፒ ኮፒ አድርገን ንግድ ፍቃድን ኮፒ፣ መታወቂያን ኮፒ፣ ፎርሙ ግን original እኛ የፈረምንበት አ መመለስ እሺ።
ስላለበት ነው።
እሷ እናንተ ጋር ነው የምትቀረው።
እኛ ጋር ነው የምትቀረው።
እሺ ደብተሩም እናንተ ጋር ነው ያለው አይደል?
ደብተርም ማሽንም እኛ ጋር ነው ያለው።
በጣም አሪፍ።
ፎርሟን እንዳትረሳት። ኮፒ አልረሳም፣ አይደለም አልረሳም።
original ኧን ነው።
ችግር የለም። እና እሺ መኪና ማቆሚያ ነው ትልቅ ችግ- ችግር አሁን እዛ አካባቢ የሆነብኝ።
እሺ።
እ የት ጋር ልሞክር እስቲ ማቆሚያ?
ያው ዘበኞቹን ታናግራቸዋለህ።
እሺ ወይ መድኃኒዓለም ቤተክርስቲያን ውስጥ ምናምን እ፣ እንደዛም እሺ፣ ትችላለህ።
እሺ